Mira, Hello.
a ver, Dale, hablo.
a ver, መሲ
እትል ካሽ እጄ ላይ አንድ ነጥብ አራት ነበረኝና ሄሎ እሺ፣ እየሰማሁት ነው።
ዲፎርዲ ዶልፊን አገኛለሁ ባንክ ምናምን እያያዝ ባንክ ተመቻችቶሎት
አንድ ነጥብ አራት ካሽ አለኝ።
እጆት ላይ አ እስቲ ቁጥር ደስቶት ዜሮ ዘጠኝ አርባ አራት እዛ ላይ ደውሉ ዜሮ ዘጠኝ አርባ አራት ቆይ አንዴ እሺ። ዜሮ ዘጠኝ አርባ አራት ዜሮ ዜሮ ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ እሺ